ምን support ነው እባክዎ የምንወደው?
እንትን አልገባኝም። transfer አድርጌ ነበርና በቴሌብር
ምን አሉኝ?
በቴሌብር transfer አድርጌ ነበርና ከዛ account ኤ አልገባም።
ወደ account ኦት አልገባም?
አዎ እሺ ከቴሌብር የተላከለትን text screenshot አድርገው በቴሌግራም ይላኩልን።
እሺ ልኬዋለሁ።
መቼ መቼ ነበር አሁን።
የላኩት?
አሁን በቃ መልስ ስናገኝ እዛው ላይ እንሰጡታለን።